Hello የተሳሳተ ሌላ group ምስል ነግሬያችሁ ነበር።
እሺ
እ ይመለሳል ወይም ብሩ ወይም እቃው ብላችሁ ነበር ያደረጉት
እ?
ሚስጥረ ዳንኤል ነው። ምን ነበረ? ምን አይ ነበረ?
አይደለም፣ ሌላ በሌላ ነው ቲማቲም ነው።
አይደለም፣ በሌላ ስልክ ነው።
ማን ላይ ነው join ያደረጉት?
ዘጠና ሶስት ዘጠና አራት እንገቢ ስልክ ቁጥር ዘጠና ሶስት ዘጠና አራት አርባ ስምንት ዜሮ ዘጠኝ ዘጠና ሶስት ዘጠና አራት አርባ ስምንት ስልሳ ሁለት አርባ ስምንት ስልሳ ሁለት
ስልሳ ሁለት አ
ማን ላይ ነበረ join ያሉት? ምን ነበረ?
እ ሚኪያስ ሚል group ላይ ነበር። አስር ኪሎ ሽንኩርት
በአስራ ሰባት ነበረ
ያዘዝነው order ያደረጉት።
ቀኑ ነው
አዎ ቀኑ
በፈረንጆች አዎ ይሆናል። አዎ
Okay። ስለዚህ አሁን እ፣ ይሄኛው refund ም አልተደረገለትም አልተደረገ- ማያውቁት ላይ ነው join አ ያሉት። ኦኬ እሺ። እ፣ ሚኪያስ አይ ላውራው ደውዬ አውርቼ ነበር እ?
እኔን አልነበረም ያው ይቅርታ።
አዎ እኮ አይ ሰውየውም ስላልተቀበለ ወይ ብሩን እንቀበለዋለን ወይ እንትን ላይ ነበር አውርቼ ስጋ ዴሊቨር እንደሆነ ነው እኔም አሳየኝ ስታሰሱ ላይ ላደርገው እነሱ እሱ ሜቢ ከዌራሱ ካልወጣ ከዛ በኋላ እኛ ሪፈንድ እናደርግሎታለን ያስሩ ኪሎ እሺ እሺ እሺ መልሼ ደውል